የት እኑ ማለት መልሼ እኮ ሳልደውልልሽ ኧረ ችግር የለም እኔ ዝም ብዬ ለወሬው እኮ ነው ያወራሁሽ እውነት የዛ ዕለት አስራ አምስት ሰው ብቻ ነው አለ አስቢ እንግዲህ እነሱ ብለው ያመጡት ስልሳ ሰው
አስራ አምስት ሰው ብቻ ነው አለ ስልሳ ሰው ኑርም እኮ መናል ሰው አላቸው እኔ እንደው በዛ ቢባል ከአስራ አምስት ሰው እኮ አይበልጥም እንዴት ነው የሚሆነው አላቸው አዎ እኔ እጄን ወረቀቱ ላይ አላሳረፍኩም ምን አገባኝ ለምን የተምታታ ነገር ነው የሚያደርጉት እም።
ሀያ ሰው እቀበላለሁ ብዬ እኮ ፈረምኩላችሁ። ይሄ ምሳ ላይ የለሽ ነበርሽ አይደል?
አዎ ነበርኩ ያለፈውን አዎ የመጨረሻው ቀን ምሳ ላይ አይ አልነበርኩኝ መጨረሻ ምሳ ላይ የመጨረሻ ምሳ የተበላሽ
ምሳ መጥቻለሁ እንጂ ምሳ ላይ በዛብን የበዛ የበዛ ቀን አይደል አዎ አ እሱን እኮ አምኜ እላፍ ሄዷል ብዬ እንግዲህ ጋርዶቹን ታያለሽ። ሳህን እስከ መቀማት ነው እንትን ያለው።
አ እሱን ሀያ ሰው በእኔ የሚቆረጡት እንደው የፈለገኝ ከአቅሜ በላይ ነው ብዬ ከዛ ውጭ ግን ያለውን ስልሳ ሰው ያመጣላችሁ
የሚገርም ሰላሳ ሰላሳ ሁለት ቀን አንድ ቀን ማታ ደወሉልን አላለም ነው አዎ ሰላሳ ሰው አይደለም አስራ አምስት ሰው ነው የዛ ዕለት አለ
ኧረ የራሳቸው ጉዳይ። አሁን ስብሰባ ገብተዋል። በጣም በዛ ምን ማለት ነው አለሳ እውነት እና አዎ ምን ማለት ነው? እናንተ መቆጣጠር ያለባችሁ እኮ እናንተ ናችሁ። ምን ማለት ነው?
እንዴ አዎ፣ ሌላው ጋር ላለፈ
እ አሁን እና በሩ ጋር በጣም በዛ የተባለው ስልሳ ነው።
እውነት እውነት
የሚገርም ነው እኔ እንደውም እነሱ ጋር እንግዲህ ነበር የቀረው እንደዛ ታግዬ እንደዛ ታግለሽ እ እንደዛ ታግዬ እዚህ ጋር ደግሞ ምን ማለት ነው ስትባይ እ
ይደብራል።
በጣም ያስጠላል ሁለተኛ አትግኝ ነው የምነግርሽ አረጀን አልሰጥም ሁለተኛ አዎ ሁለተኛ ምን እንትን አስባለሁ አዎ
ማንኛውም ሰው ይውሰድ።
አዎ ይቀር ይቀር እንጂ አትግቢበት አዎ፣ እንደዚህ አይነት ካልወሰድን ይውሰድ።
አዎ ደህና ነሽ?
እሺ ወይ? እሺ ወይ?
እሺ
እሺ ወይ?
ቻው